Hello
አቤት። Hello ሄሎ፣ አይሰማም?
ይሰማል። ሰላም ነው?
እግዚአብሔር ይመስገን። ፍሊንትስቶን ሆምስ ነው የደወሉት?
አዎ።
እሺ፣ ምን ልርዳዎት?
ምዝገባ ሐምሌ አንድ ነው ምናምን ይጀመራል ተብሎ ሰምቼ ነው እንትን ያለው።
አዎ፣ አዎ፣ ከሰኞ ጀምሮ የአክሲዮን ሽያጭ ነው የፈለጉት?
አዎ።
አዎ፣ አለ።
ተጀምረዋል።
አዎ፣ አዎ።
OK።
የት አካባቢ ነው ያሉት እርስዎ?
እኔ አዋ- አዋሽ አካባቢ ነው። አዋሽ መልካሳ።
OK እሺ። ወደዛ ከሆኑ እ፣ እ።
ሰኞ ላይ የእንትን እ፣ በስልኮት እ።
link ልክልዎትና እ፣ ስማርትፎን ነው ስልኮት፣ application ማውረድ የሚችል ከሆነ ከ Play Store ላይ እ፣ እሱን እ፣ የ application link ልክልዎትና ማውረድ ይችላሉ።
OK። እሺ በቃ እሺ።
እሺ። ስሞትን ማን ልበል
ዳሙ ማን አሉኝ?
ዳሙ ዳሙ ዳሙ። እሺ። ምን ላይ ነበር ማስታወቂያችን የሰሙት?
ከኤፍኤም ላይ ነው የሰማሁት።
እሺ፣ እሺ፣ እሺ።
እሺ